ሄሎ ጤና ይስጥልኝ ቤስት ቤት።
አዎ ሰላም ነው እግዚአብሔር ይመስገን።
አለሁ አለሁ። የሆነ ጨዋታ ተጫውቼ ማለት ነው እሺ tax አድርጎኛል። ለምን እንደሆነ በአስር አስር ሁለት ሺ ሀያ ሶስት ማለት ነው።
እሺ እ፣ ትኬት ID ውን ትልክልናለህ ዜሮ ዘጠኝ ዜሮ ሶስት ስልካችን ላይ እስኪ ዜሮ ዘጠኝ ዜሮ ሶስት ነው።
አዎ እሱ ዜሮ ዘጠኝ ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት የሚለው ቁጥራችን ላይ ቴሌግራም ላይ ትኬት ID ውን ላክልን ዜሮ ዘጠኝ ዜሮ ሶስት አርባ አራት እሺ ሰላሳ ሰባት አርባ ሰባት እሺ እሺ እናቴ እሺ እሺ እሺ እናቴ